ወይ
ሚኪያስ ነኝ። ሚኪያስ አንዳው ሚኪያስ
እንዴት ነህ? በእናትሽ ሰባት ሰባት ሰባ ስምንት አስር ምግብ አደረሰልኝ። በእናትሽ አስራ ምናምን ደቂቃ ሰባ ነበር።
ስምንት አስር አዎ ከየት ነው ያስከው ከእልፍኝ እ ከእልፍኝ ከየት ከእልፍኝ እልፍኝ ከእልፍኝ መገናኛ እልፍኝ አያት ነው ነው መገናኛ እሺ መገናኛ
እሺ ምግብ ቤት ውስጥ ከሆንክ ታገናኘኛለህ
እሺ እስኪ እንቺ አናግሪያት።
ሄሎ
ጤና ይስጥልኝ። እናቴ ከቢዩ ነበረ እሺ በሰባ አራት ሰባ ስምንት አስር ወርደን ነበረ እናንተ ጋር አ driver ኣችን አልደረሰም እያለኝ ነበረ ከምን ያህል ደቂቃ ይደርሳል ምንም ያክል ደቂቃ አይፈጅም። በቃ ደርሷል። የታሸገ ነው።
እየታሸገለን ነው አ እሺ አመሰግናለሁ እናቴ እሺ እሺ
ሄሎ
ይሄ ላው ሚኪያስ ሀያ ስምንት ደቂቃ ነው የሚያሳየው እኔ ጋር ሰዓት አለ እያሸጉለት ነው አለች
እሺ ግን በ- ቢያንስ በሶስት ደቂቃ ካልሰጠ እኔ እዚህ ነው የምወጣው። አስር ደቂቃ እያሸጉለት ነው ዘረፍ- አለችኝ እኮ
እሺ ሶ- ሶስት ደቂቃ እጠብቃለሁ።
እሺ እሺ ሚኪያስ እሺ።